Hello ጤና ይስጥልን Best Bet
አዎ ብር withdraw አድርጌ ነበረ አልደረሰም ባንክ
እሺ ንገረኝ የ Best Bet ቁጥር አስራ ዘጠኝ እሺ ሰማንያ ዘጠኝ
እሺ ሀምሳ አስራ ዘጠኝ ስድስት ሰማንያ ዘጠኝ ሀምሳ ሀምሳ ስድስት ስድስት ስልሳ
ስንት ብር ነበረ አርባ አርባ ሺህ እሺ አንዴ check ላድርግ ዛሬ ነው ትላንትና
እሺ መስመር ላይ ጠብቀኝ እሺ check እያደረኩልህ ነው አንድ ጊዜ እ- እሺ
እሺ ኃይለማርያም ወይ ነው አይደል ስሜ የባንክ account አ
እሺ confirm አድርጌልሃለሁ ይገባልሃል እሺ ከዛ ትንሽ ሰዓታት በኋላ እሺ እሺ ስለደወልክ እናመሰግናለን መልካም ቀን እሺ።
እንብላ